ሄሎ
ሄሎ ጤና ይስጥልን። አቶ ተስፋዬ ጤና ይስጥልን።
ፍቅርታ ነኝ ከዋሳ
እ እ ከዋሳ Express ፍቅርታ ነኝ።
እሺ ሰላም ነው ፍቅርተ፣ እንዴት ነሽ?
እንዴት ነህ?
አማን ነው።
አለው መልሼ ሳልደውል ቻርጀሩ እንዴት ሆነ?
አይ ቻርጀሩ ሰራ፣ ስለሰራ ነው ዝም ዝም አልኩሽ። እኔም busy ሆንኩና።
አዎ፣ PC ዎቹስ አሪፍ ናቸው?
አይ አሪፍ ናቸው። እንግዲህ ያው አሁን ስራ አንዳንድ ሶፍትዌሮች የጫንባቸው ነው። እስካሁን ደህና ናቸው። ሰላም ስለሆኑ ነው የተቀመጥኩት እስካሁን።
አዎ እኮ እኔም ዝም ሲሉ
አ check ላድርግ ብዬ ነው።
አይ ሰላም ነው፣ ሰላም ነው፣ እግዚአብሔር ይመስገን።
እርሶ ደህና ኖት?
እኔ ደህና ነኝ፣ ሰላም ነኝ።
እሺ እሺ እሺ እናመሰግናለን። እነዛኞቹ ያልኩሽ ስላልወሰኑ ነው።
እሺ ወስነው እንትን ካሉ እንትን ለኮሚኒኬት አደርግሻለሁ።
እሺ እሺ አመሰግናለሁ።
እሺ እሺ፣ እሺ።
መልካም አሜን። እሺ እሺ